ዳምጠው እንዴት ነህ? hello ወይ ውብዬ ይሰማል?
ወይዬ እሺ አሪፍ chicken አልታዘዝንም እያሉህ ነው?
አዎ አልታዘዝንም አሉ።
እስኪ አቅርብልኝ ላናግራቸው።
አረ ወጥቼ ሌላ order ነበረኝ እሱን ሰጥቼው ልመጣ ነው።
አይ ዳምጠው እሺ እሺ እደውልልሃለሁ። bot ላይ አሳውቅሃለሁ እሺ?
እሺ bot ላይ ተከታተል።
እ፣ ታዘናል የሚሉ ከሆነ ይስሩትና እኔ አደርሰዋለሁ።
እሺ እሺ እኮ መልሱን አሳውቅሃለሁ ቦት ላይ እሺ እሺ